hello
አቤት ሰላም ጤና ይስጥልኝ። ሄለን አብሮ ይስጥልን።
አለን ለሱ አዎ፣ ደህና ነን። ጥያቄ አዎ፣ ደህና ነን። ጥያቄዎች እንዲሰጡን ነበር።
ኮከብ ዘጠኝ ሰማንያ ይመስላል ብሎ ደውለው አንድ ቁጥር ላይ ይመዝገቡ፣ ሶስት ቁጥር ላይ ለመጫወት የሚላለ፣ ሰባት ቁጥር ላይ ቋንቋ ይምረጡ። አንድ ቁጥር ላይ ሲመዘገቡ ትኬት ይሰጡታል። በሚሰጡት ትኬት ሶስት ቁጥር ላይ እድሉን ይሞክሩና ጥያቄና መልሶች አሉ፣ መርጠው መጫወት ነው።
እሺ፣ እሺ፣ እናመሰግናለን።
ችግር የለም። መልካም እድል።
እሺ